ሄሎ ሄሎ ሄሎ ሄሎ ሰላም እስጢፋኖስ ሰላም
አለን እል እንትን ኢኒዲስኮ መሀል ላይ እየተቋረጠ ነው ያለው እና
እሺ ለዛ ነው እስካሁን ድረስ እንትን እያለብን ያለው ልናስገባለን የሞከርን ነበረ
ኦኬ እና አልተስተካከለም አልተካከለም አዎ እና ደግሞ አሁን ደግሞ ጭራሽ ደጋግሜ እየ- እያወሯቸው ነበረ ብቻት ላይ እያወሩኝ ነበር መሰለኝ እንትን አለ።
እሺ
አዎ፣ እዛ ላይ እያወሩኝ እ፣ ምንድነው አሁንም ድጋሚ ይወጣል accept እያሉኝ አይደለም እና ወይ ንገራቸውን ነው እም፣ እ፣ እስቲ accept accept- እንግዲህ አዎ ወይ ደግሞ ቴሌግራም ላይ አንድ ሰው ያውራኝ
Okay አንድ ሰው እንዲያወራ እሺ እሺ ወይ እንደዛ አደረግን።
ቴሌግራም ላይ አንድ ሰው ያውራኝ ወይ WhatsApp ላይ አንድ ሰው ያውራኝ
እሺ አይ የ- የ support እኮ ይ- እንትን ዘግታችሁት የለ ቴሌግራም ማለት No ሌላ አለ እኮ ሌላ ሌላ ተከፍቷል ቤት ከፈታ አለ አዎ Okay እሺ በቃ እሺ።
እዛ ላይ እሺ እንዲያወሩ ል- ልንገርህ ስልኩን እሱ
አዎ እኔ እዛ ጋር ስለሌለው እዛ ጋር ያለ ሰው እንዲያወራ ይችላል በቃ ይቻላል እንደዛ አድርገህ እሺ